ሄሎ
ሄሎ ጤና ይስጥልኝ። ሀሚድ ይባላል።
ሰላም ነው።
እንዴት ነው?
የቦነስ ነበር እና ቦነስ አለቅልና አለ
እሺ cashier code ኡን ትነግረኛለህ? check ላድርግ።
እ እ እ?
cashier code ኡን cashier code ኡን ንገረኝና check ላድርግልህ።
cashier code ኡ code ኡ እ፣ ካሸር ኮዱ ከስር ባርኮዱ ስር ነው ያለው።
አስራ ሁለት አርባ ስምንት እሺ
እ አስራ ዘጠኝ አርባ አምስት እሺ
ሌላም አለ።
እሺ እሺ፣ አንድ ጠብቀኝ።
እሺ፣ ይሄ ጨዋታ lost ነው።
ቆይ ቆይ፣ ሌላም ስላለ ንገር።
እሺ ሌላውን ንገረኝ።
ምን አይል ሰላም ነው ያልከኝ?
ምን አልከኝ?
የዚህኛው ምንድን ነው ያልከኝ? ያው እኔ ነገርኩህ የመጀመሪያው ሎስት
እ?
lost ነው፣ ተሸንፈዋል።
እሺ እሺ፣ ንገር ንገር፣ ሌላ እሺ ንገረኝ።
ንገረኝ። አ አስራ ሁለት ሰላሳ ሁለት እሺ
ዜሮ አንድ እሺ ሰማንያ አምስት
እሱ ደግሞ በአንድ ጨዋታ lost ሆነ።
አ
በፊዮሬንቲና እናንተ- ጨዋታ የለውም ቦነስ ተመላሽ የለውም።
አ total odd ኡ ለተሸነፈበት ጨዋታ odd ሲካፈል ከሀያ በታች ነው። ለዛ ከሀያ የለውም ተመላሽ።
እሺ እሺ፣ እሺ።
እሺ